ሄሎ፣ ጤና ይስጥልን ቤት ቤት ሄሎ፣ ሰላም ነው።
ሰላም ጤና ይስጥልን።
አንድ ትኬት ይልኝ
እሺ አስራ ሶስት ሰማንያ አራት
እሺ፣ አንዴ አስራ ሶስት ሰማንያ አራት አስራ ስድስት አስራ ዘጠኝ
እሺ፣ አንድ ጨዋታ postponed ሆኗል። ሁለት ጨዋታ ግን መጥቶባል። ውስጥ ነው። እሺ ነው።
አዎ፣ እሺ፣ እሺ። አንድ ትኬት ደግሞ ሌላ ዘወር እሺ አስራ ሶስት ዘጠና
አስራ ሶስት ዘጠና
ሶስት እሺ አስራ አራት ዜሮ ስምንት
እሺ፣ ይህም ጨዋታ ልውስድ ነው። እሺ ወንድም እሺ፣ ሌላ ሶስተኛ የመጨረሻ እሺ አስራ ሶስት ዘጠና ሶስት እህ
አስራ ሁለት ዘጠና ሰባት
እሺ፣ ይህም ሁለት ጨዋታ ወጥተዋል። እሺ ወንድም
ሁለት ወጥቷል።
አዎ ሌላ ደግሞ አንድ አለ ዛሬ እሺ
አይደል?
የ- ምን አንድ የቀረ ጨዋታ ነው የምትለኝ?
አንድ የቀራል እሱን እንትን ብለህ ሰው ነው።
አዎ አዎ አንድ ዛሬ ያለ ግን ከነሱ የትን- ከትናንትናዎቹ ሁለት ቀይ ያለው።
እሺ፣ እሺ፣ እሺ መልካም ቀን ወንድም።
እሺ